ትላንትና ደውዬ ነበር ማታ እና አስተላልፌ ላለው ብሎኛል። ሁለት መቶ ሰባ ዲፖዚት አድርጌ አልገባልኝም እስካሁን ድረስ ወደ ወደ ጃምቦ ቤት እ ስሞትም አልበል
ስሞት
ስሞትን ንገሩኝ።
የምን የቴሌ ብሩ
አዎ አዎ።
ዝናሽ እሺ። አ ዝናሽ ተላልፏል እና በአጭር ጊዜ ውስጥ ይስተካከል እም።
ይችላል። ዝናሽ
አጭር ጊዜ ውስጥ እ
check እየተደረገለት ነው።
እሺ።
እሺ፣ ሌላ መረዳት ነገር አለ ነው?
በቃ የለም ሌላ
አመሰግናለን። መልካም ቀን